ወጪ አድርጌ ነበረ ከቤት ላይ ወደ ባንክ account ማለት ነው።
እሺ አልገባልህም?
አልገባልኝም። ከቤት ላይ ግን ቆርጧል።
እሺ በዚህኛው ነው በደወልክበት?
አይደለም ሌላ ነው።
እሺ አንዴ ጠብቀኝ። እሺ search እያደረገ ስለሆነ ነው ትነግረኛለህ ቁጥሩ። እሺ አሁን ንገረኝ።
ስልሳ ሶስት እሺ ዘጠኝ ስልሳ ሶስት አስራ አምስት እሺ
ሀምሳ አራት ዜሮ ሰባት ሀምሳ አራት ዜሮ ዜሮ ሰባት ሰባት እሺ እ ሁለት ሺህ ብር በ voucher ነው ያዘዝከው። አቅራቢያ የቤት ቤት ሱቅ አለ እንዴ?
እ እዚህ account አልከፈትኩም ሌላ ቦታ ነው የከፈትኩት አሉ።
እ ችግር የለውም። account ባከፍትበትም አቅራቢያ የቤት ቤት ሱቅ ካለ ሂደህ መቀበል ትችላለህ። የ cash የ voucher code ኡን ሰጥተሃቸው ብሩን እሺ።
ሰጥተዋል። ካልሆነ ደግሞ ወደ ቤት ቤት account መልሰህ ከዛ በድጋሚ ወይ በቴሌብር ወይ መልስ በስልክ መልስ ማውጣት ትችላለህ። አንተ ነህ የምመልሰውና step ኡን ልንገርክ።
እሺ እኔን እያወራህ ይሰራልሃል ኢንተርኔት ዋ በዚሁ ስልክ ነዋ በደወልኩልሽ ነው።
እኮ ይሰራልሃል። active ነው።
አይ አይሰራም አይሰራም።
እሺ እንደዛ ከሆነ ወይ ቴሌግራም ላይ hi በለኝና አንዴ ልላክልህ step ኦቹን።
እሺ ቴሌግራማችን ታውቀዋለህ አይደለ?
አውቀዋለሁ።
እሺ